ልምድ ዘኢትዮጵያ መስል አሮን ነኝ እባክዎ ምልልታው ደህና ደርሽማ እግዚአብሔር ይመስገን ምልልታው ትናንትና ደውዬ ነበረ። እንደዚህ ድራፍት ኦክሲጅን ስሰጠው ይመልሰዋል እና ትናንት ደውዬላችሁ ነበር። ትናንት አይወጣም ነበር ምንም እንዲ ወይ ነበር አ በዚህ ስልክ ነበር ደውሎ ያስመዘገቡት። አሁን በደወሉበት አዎ አዎ አዎ እሺ፣ ትንሽ ጠብቀኝ። ጸጋነሽ ባርና ሬስቶራንት ነው።
አዎ
እሺ፣ እስካሁን አልመጡሎትም አልመጡም።
የጥገና ባለሙያዎች?
አዎ
መስመር ላይ አሉ ደንበኞች።
አዎ አለው አዎ
እ የጥገና ባለሙያዎች አልመጡሎትም እስካሁን ድረስ?
አ- አልመጡም። አዎ
እሺ፣ እ ቃሊቲ ነው አይደለ? ቃሊቲ ገበያ ነው አይደለ የሚገኙት?
አዎ ከ- አዎ ከንግድ ባንክ ፊት ለፊት ማለት ነው።
አዎ አዎ አዎ እሺ ደንበኛችን ያው ጥያቄዎት ወደ ጥገና ባለሙያዎች ሄዱሉታል፣ ግን እስካሁን ካልመጡሎት እኔ ድጋሚ መዝግቤ ደውዬ አዎ።
እንደነበር አድርጌ እ፣ መዝግቤ አስተላለፍሎታለሁኝ።
እሺ ናት።
አሁን ሌላ ምረዳውስ ነገር አለ?
ምንም በቃ እሺ ስለደወሉ እናመሰግናለን። አገልግሎት ስላሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልኝ።
እሺ አመሰግናለሁ።